ጤና ይስጥልኝ ከ BGI ነበረ የምደውለው።
እሺ እናት ቅድም እያወራን ተቋረጠ እ እሺ እ እና ቦታ specific ቦታ አልነገሩኝም ነበር የት አካባቢ እንደሚገኝ ጎተራ ኮንዶሚኒየም
ጎተራ ኮንዶሚኒየም።
አዎ
የ- እሺ፣ ኮ- እዛው ነው አዎ ብላ- ጎተራ ኮንዶሚኒየም ውስጥ ብሎክ ሀያ አራት ዜሮ አንድ ብሎኝ ብሎክ 24 ዜሮ አንድ ብሎክ ሀያ አራት የቤት ቁጥር ዜሮ አንድ
እሺ። እንትን ምንድን ነበር የሆነው ቦት ማሽኑ ማሽን ተበላሽቶ ነው በረዶ ማይዝ ምናምን ሙቀ ሙቅ ነው በቃ ማሽን በረዶ አይይዝም
አዎ ይሞቃል በቃ ነው ራሱ ሙቅ ነው እ?
ድራፍት ሙቅ ነው ሲቀዳ።
አዎ እሺ፣ እሺ ደንበኛችን እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያለ ስለ አስተያየት